ሄሎ ጤና ይስጥልን በሽት ቤት ጤና ይስጥል እንትን ብር ላወጣ ብዬ ኦንላይን ሳላቅ አስራ አንድ ሺውን withdraw አደረኩትና እንድትለቁልኝ ነበር።
ምን withdraw አድርገህ ነው?
አስራ አንድ ሺህ ኦንላይን
እሺ በደወልክበት ቁጥር ነው
አ፣ ስለ እንትኑ ያለው
withdraw ያደረግከው።
አ በአስራ ሰባት
ዜሮ ዘጠኝ ሰማንያ ስድስት ነው የሚለው ነው።
በሰማንያ ስድስት ቤቱ ነው። አ አ ሰማንያ ስድስት ቤት አ እንድትለቁልኝ ነበር።
መቼ ነው ዛሬ ነው ያደረግከው?
አ አሁን የአርባ ብር
በዚህ ስልክ account የለም። ሌላ ስልክ አለክ?
ቆይሽ እንደ ሌላ ስልክ ሳይሆን በዚህ መሰለኝ check አድርጌ ልደውልልህ እሺ ትችላለህ። check አድርግና ደውል።